ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል አስራ ሁለት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለእናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል አስራ ሁለት
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ባርባር ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነው ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ ነው።
ምዕራፍ 19 ሰልፍ የዘፋኞች አታሞ፣ የቤተ መንግስቱ ነጋሪት፣ የቤተ ክርስቲያኑ ከበሮ ባንድ ላይ ሲተም ወረቡ፣ ዘፈኑ፣ እልልታው፣ ሆታው፣ ከጭብጨባው፣ ከጸናጽሉ፣ ከጥሩምባው፣ ከእምቢልታው፣ ከእንዚራው ጋር ተደባልቆ ባንድ የተመሰቃቀለ የድምፅ ማዕበል አየሩን ሲሞላው የነፋሲልን ግንብ ብቻ ሳይሆን በጎንደርና በአዘዞ ዙሪያ የሚገኙትን ተራሮችና ኮረብቶች ከየስሮቻቸው የሚፈነቅል ይመስል ነበር። መኳንንቱ ልዩ ልዩ ቀለሞች ያሏቸው አብደላ ከኔዎችና በወርቅ የተንቆጠቆጡ የአንበሳ ቆዳና የከፋይ ለምዶች ለብሰው በራሳቸው በወርቅና በብር የተከፈፈ የአንበሳ አንፋሮ አድርገው ጋሻን ግበውና ጦር ይዘው በየፈረሶቻቸው ላይ ተቀምጠው በሁለት አቅጣጫዎች ተከፍለው ሲጓዙ አፄ ዮሐንስ ሶስተኛና እቴጌ መነን ግራና ቀኝ ተከፍለው በሚሄዱት መኳንንትን ፊትና ኋላ ሆነው በልዩ ልዩ የጌጥና የማዕረግ ልብስ ተሸልመው በሚያጅቡ ጋሻ ጃግሬዎቻቸው ተከበው ልብሰ መንግስታቸውን ለብሰው እቴጌይቱ በቀኝ ንጉሠ ነገሥቱ በግራ ሆነው ግራና ቀኙን ምድሯ የጠበበች እስኪመስል በተጨናነቀው ሕዝብ መሃል ሲያልፉ ካህናቱ ዝግተኛው ጉዞ ፊት ለፊት እየተጓዙ በየቦታው ላይ ንጉሱንና ንግስቲቱን እያስቆሙ ልዩ ልዩ ወረቦችን በቸብቸቦ እያሰሙ በዝግታ ይጓዙ ነበር። የካህናቱን ማለባበስ ቀሳውስቱ በወርቅ የተንቆጠቆጡ የሚያንጸባርቁ ቀለሞች ያሏቸው ልዩ ልዩ ልብሶች ለብሰው በራሳቸው የወርቅና የብር አክሊሎች ሲደፉ ሊቃውንቱና ደብተሮቹ እጅግ ነጫጭ የሆኑ ሱሪና እጀ ጠባብ ጥንግ ደርብ፣ አንዳንዶቹ ኩታ ለብሰው በላዩ ባለወርቅ ካባ ላንቃ ደርበው ነጫጭ ሻሽ ከብሰው ጠምጥመው የወርቅ የብር አንዳንዶቹ የነሐስ ጸናጽልና መቋሚያ ይዘው ይታዩ ነበር። ከካህናቱ ከንጉሱና ከንግስቲቱ ከመኳንንቱ ከጋሻ ጃግሬዎቹ ቀጥሎ የቴጌና የመኮንኖቻቸው ሰራዊት በፈረስ በበቅሎ በእግር ጠመንጃውን ጦሩን ጋሻውን እንደያዘ ምድር የማይችለው መስሎ እየተተራመሰ የከተማውን መንገዶች ሞልቶ ዘፈኑንና እልልታውን በሚያደባልቀው ሕዝብ መካከል አለፈ። በዚህ ሁኔታ ብዙ ጊዜ የፈጀው ጉዞ እንዳለቀ አፄ ዮሐንስና እቴጌ መነን በወርቀ ዘቦ ግምጃ ተሸፍኖ እጅግ አምሮና ደምቆ ይገኝ ወደ ነበረው ወደ አፄ ፋሲል ግንብ ገብተው ወዲያው ግብሩ ቀጠለ። ደጃዝማች ክንፉ እንደሞቱ ራስ አሊ በተንኮል የማሩንና የክንፉን ቤተሰብ ለማድከም የክንፉን ግዛት ለጎጃሙ መስፍን ልጅ ለብሩ ጎሹ ሰጥቻለሁ ብለው በመዋሸት በክንፉ ቤተሰብና በነደጃዝማች ጎሹ መካከል ጦርነት እንዲነሳ አድርገው በጦርነቱ እነ ደጃዝማች ጎሹ ድል አድርገው የክንፉን ግዛት ብሩ ጎሹ ይዞ ነበር። ነገር ግን ተንኮለኛው ራስ አሊ በዚህ ጦርነት ተሸናፊዎች የክንፉ ወገኖች ቢሆኑም የተጎዱትና ሕዝብ ያለቀባቸው ሁለቱም ወገኖች መሆናቸውን ስለሚያውቁ ገና መልሶ ባላገገመው የነብሩ ጎሹ ጦር ላይ የእናታቸውን ጦር የራሳቸውንም ጨምረው አዘመቱና የብሩ ጎሹ ጦር ድል ሆኖ ከደንቢያ ሲባረር የክንፉ ግዛት ለወይዘሮ መነን ርስተ ጉልት ሆኖ ተሰጠ። በዚህ ጊዜም ከራስ አሊ የሚጠነክር ኃይል በአካባቢው ስላልነበረ ወይዘሮ መነንና ራስ አሊ በጊዜው ንጉሠ ነገሥት ተብለው የፋሲል ግንብ ብቻ ጌታ የነበሩትን አጼ ሳህለ ድንግልን አባረው ከዘመነ መሳፍንት በፊት የመጨረሻው ንጉሠ ነገሥት የነበሩትን የአጼ ተክለ ጊዮርጊስን ልጅ ወይዘሮ መነን ቀደም ሲል አግብተዋቸው ስለነበር ዮሐንስ ሶስተኛ አሰኝተው አነገሷቸው። ራሳቸውም እቴጌ የተባሉና ከፍ ብሎ በተገለጸው አኳኋን በታላቅ ክብርና ግርማ ታጅበው ወደ ታላቁ የጎንደር ከተማና ወደ ገናናው ፋሲል ግንብ ገቡ። በዚያ ዘመን ታላላቆቹ የኢትዮጵያ ነገስታት በሚጠሩበት ስም አጼ እየተባሉ የሚጠሩ ነገስታት አልጠፉም። ነገር ግን በእርግጥ ነገስታት አልነበሩም። የአንድ ግራዝማች ያህል ወታደሮች እንኳ የሏቸውም ነበር። በንጉሠ ነገሥቱ ስም ሰፋ ያለ ክፍለ ሀገር ለመግዛት ምኞት ያደረበት አንድ ራስ የሰለሞን ዘር በመሆናቸው ብቻ መኳንንቱ፣ ካህናቱ፣ ሕዝቡ ይቀበላቸዋል ከሚላቸው የነጋሲነት ዘር ካላቸው ሰዎች አንዱን መርጦ ለመሳሪያነት በማንገስ ምኞቱን ሁሉ ይፈጽም ነበር። አንዱ ራስ አንዱን ሲያነግስ፣ ሌላው ደግሞ ያን አባሮ ሌላውን ሲተካ በዚያ ዘመን በሰለሞን ዝርያዎች ላይ የተፈጸመ ግፍ የሰለሞን ዘር አይደለሁም የሚያሰኝ ነበር። ወይዘሮ መነንና ልጃቸው ራስ አሊም ከድሮ ኃይላቸው ላይ ይህን የመሰለ ሌላ ኃይል ሲጨምሩ ይበልጥ መደርጀታቸው አልቀረም። በተለይ ወይዘሮ መነን በስም ሴት ይሁኑ እንጂ በጠቅላላ ሁኔታቸው ወንድ ከወንድም ወንድ ጨካኙና አንጀት የለሹ አይነት ወንድ በመሆናቸው ጭካኔያቸው ለኃይላቸው መጠንከር ዋና ድጋፍ ነበር። ስለዚህ ከደጃዝማች ክንፉ ቤተሰብ ውስጥ የዮሐንስ ሶስተኛን ስም የእቴጌ መነንንና የራስ አሊን ኃይልና ስልጣን ተጋፍቶ የማሩንና የክንፉን ግዛት በእጁ ለማድረግ የቻለ አልተገኘም። ያ መከረኛ አንድ ቀን አይሞላለት ደጃዝማች ወልደ ተክሌም ከነ ብሩ ጎሹ ጋር ተዋግቶ ድል መሆኑ ሳይበቃው ከወይዘሮ መነንም ጋር ውጊያ ጀምሮ ተማርኮ አርፎታል። ስለዚህ የራስ አሊ ኃይል ካጎቶቻቸው ከነ ኢማም ከነ ማርዬ ኃይል እጅግ የበለጠ ነበር። በዚህ ሁኔታ ከእንግሊዝ መንግስት ወደ ኢትዮጵያ መንግስት ተልከው የመጡት መልእክተኞች ቆንስል ፕላውደንና ጆን ቤል እንኳን አብዛኛውን ጊዜ የሚኖሩት ደብረ ታቦር ከራስ አሊ ጋር ነበር። ምዕራፍ 20 እናትና ዓላማ ልጅ ካሳ ከተራዎቹ ወታደሮች አንዱን እንኳን ማከሉን የሚያውቅ ሰው ሳይኖር እንደ ማንኛውም ተራ ሰው ሆኖ ከተሰበሰበው ሕዝብ መሃል ቆሞ በመጋፋት የውሎውን ሰልፍ ሲመለከት ከቆየ በኋላ ወደ እናቱ ቤት ተመልሶ ከእናቱ ጋር ምሳውን ሲበላ ሲያየው የቆየውን ነገር በልቡ ያወጣ ያወርድ ጀመር። እነዚህ ሰዎች አሁን ይህን ሁሉ ግርግር ሲያሳዩ በእውነት ቁም ነገር ያላቸው አይመስሉም። ንጉሱስ ቢሆኑ በሴት ኃይል ዘውድ ደፍተው የአንድ ራስ መሳሪያ ሲሆኑ ወደ ግንብ ሲገቡ ምን አሞት ቢኖራቸው ነው እያለ አሰበ። ከዛ እያሰበ ምግቡን ችላ ሲል ብላ እንጂ የኔ ዓለም አሉ ወይዘሮ አትጠገብ በእንጀራ እየተጠለፈ የወጣውን ወጥ በእርጅና ምክንያት በተጨማደዱ ጣቶቻቸው ወደ ካሳ ፊት ገፋ እያደረጉ እየበላው ነው ማማ አለ ልጅ ካሳ ራሳቸው ጥጥ የመሰለ አሮጊት እናቱን በርህራሄ እየተመለከተ ልጅ ካሳ በፊታውራሪ ነጋ ሸኝነት ጎንደር ከገባ ጀምሮ የእናቱ ሁኔታ በጣም ሲያሳስበው ሰንብቶ ነበር በአንድ ልቡ ወደ ቋራ ለመግባት ቆርጦ ሳለ ብቸኛዋንና አሮጊቷን እናቱን ሲመለከት ደግሞ ልቡ ያመነታበት ነበር። ወይዘሮ ትጠገብ በዚህ ጊዜ የዕለት ራት ጨርሰው ባያጡም ከምቾት ተለይተው ነበር። ኮሶ ንግድ እስኪገቡ ደህይተው ነበር የሚባለው ወሬ ግን ያው የካሳን ልብ ለማውለቅ የተፈጠረ ፍጹም ሐሰት የሆነ ወሬ ነበር። ለዚሁም ካሳ እንደደረሰ ከደጃዝማች ጎሹ የተሰጠውንና በዚያ ሲኖር ያፈራውን ማንኛውንም ነገር ስላስረከባቸው የልጅ ራብ ያንድ ልጅ ራብ እንደሆነ እንጂ የእህል ራብ አላገኛቸውም። ልጅ ካሳ ግን ምንም ቢያደርግላቸው በዚህ ሁኔታ ላይ እያሉ ጥሏቸው መሄዱ ብቻ አንድ ታላቅ በደል እንደሚሆንባቸው እያሰበ በልቡ ተጨነቀ። ቢሆንም ጉድጓዳቸው ለተማሰ ገመዳቸው ለተራሰ አንዲት እናቱ ሲል ብዙ እናቶች፣ ብዙ ሕፃናት፣ ብዙ ጎበዛዝትና ቆነጃጀት ለኖሩባት ላሉባትና ለሚኖሩባት ሞት ሳይኖርባት በልጆቿ ደካማነት ልትሞት ለተቃረበች አገሩ ማድረግ የሚገባውን መርሳት እንደሌለበት ማመኑ አልቀረም። ማማ የዛሬ ጉዳይ አላስገረመሽም? አለ ልጅ ካሳ። ልጄ አንተ በርቁነ ስለኖርክና ቀድሞም ስላልደረስክ ጉድ ሆኖብህ እንጂ እኛማ በየሳምንቱ ስለምናየው ጉድነቱ ቀርቶ ልማድ ሆኖናል። ብርቅና ድንቅ ያለ ሳምንት አይደንቅ የሚባለው ተረት ሐሰት የለበትም። ምን ስናይ ኖርን መሰለህ አሉ ወይዘሮ አትጠገብ። አንድ ወንድ ጠፍቶ አይደለም ይህ ሁሉም የሆነው አለ ልጅ ካሳ። እሱማ ሁሉም እኔ ነኝ ወንዱ ይላል፣ ወንዱን አላየንም እንጂ አሉ ወይዘሮ አትጠገብ። የሚገርም ነው አገር ሲጠፋ ጃርት ያበቅላል አሉ። የስንቱ አገር የነዚህ ምናምኖች መጫወቻ ትሁን አለ ልጅ ካሳ። መቼስ ምን ይሁን ልጄ፣ ከሁሉም የሚያሳዝኑት ደግሞ እነዚህ እንደ ጋለሞታ ማንም ጎትቶ ታልጋ ላይ ሲያወጣ ሲያወርዳቸው የሚውሉ አሞተቢሶች ናቸው። አጤ ሳህለ ድንግል እንኳ አሁን ሶስት ጊዜ ታልጋ መሰደዳቸው ነው አሉ ወይዘሮ አትጠገብ። ወይዘሮ አትጠገብና ልጅ ካሳ መሰንበቻቸውን አንዳንድ ጊዜም የልጅ ካሳን ያለፈ ታሪክ እሳቸውም ከካሳ ከተለዩበት ጊዜ ጀምሮ ያጋጠማቸውን ሁሉ እያነሱ እናት የልጃቸውን ልጅም የእናቱን ታሪክ በጥልቅ ርኅራሄ ሲደማመጡ አንዳንድ ጊዜም የጎንደርንና የአካባቢውን በምግባርና በጀግንነት ዝቅ ማለት የአገሪቱን ደህና ሰዎች እያጣች መሄድ እያነሱ ሲወያዩ ሰነበቱ። አንድ ቀን ልጅ ካሳ ከወይዘሮ አትጠገብ ጋር ቁርስ ሲበሉ ከጨዋታቸው መካከል አነሳና ማማ እንግዲህ መቼም ከዚህ መቀመጤ ላንቺም ለኔም ለአገሬም ሳልሆን ከሚያስቀረኝ በቀር ሌላ ፍሬ የለውም። እስካሁንም የኔን ማን መሆን ባለማወቃቸው እንጂ ወይ እንሰረው ይሉ ነበር። እንግዲህ ወደ ቋራ ብሄድ ይሻላል አለ። ቋራስ ሄደህ ምን ታደርጋለህ? ቋራም እኮ የወይዘሮ መነን ረስቼቴ የእቴጌ መነን ርስተ ጉልት ሆኗል አሉ። እስካሁን ሰው ሳይሾሙበት ቀርተዋል ብለህ ነው አሉ ወይዘሮ አትጠገብ። እሱማ ተሽሞበታል። ዛሬ ተዚያ ሄደህ ምን ታደርጋለህ? እያረስኩ ብኖርስ ምን አለ የአባቴ ሀገር ነው አለ ካሳ በራሱ ንግግር ፈገግ ብሎ እሱስ ነው ደሞ ተዚያ ያስቸገሩህስ እንደሆን አሉ ወይዘሮ አትጠገብ አርሰሃት ትኖር ብለው የሚያስቸግሩበት ነገር ያለ አይመስለኝም ታስቸገሩም ቋራ ሰፊ ሀገር ነው በረሃ ወርጄ እቀመጥላቸዋለሁ ደሞ ሸፈተ ይሉሃላ ካስወደዳቸው ዛሬ አይበሉ እንጂ። አይ ተወው ይቅር፣ ደግ አይደለም ልጄ። አንዳንድ ጊዜ ደግ አይደለም የሚባል ነገር ደግ እየሆነ ይገኛል እማማ። ብቻ የማዝነው አንቺን ብቻሽን ትቼ በመሄዴ ነው። እኔማ እንግዲህ ስንት ቆይ ብለህ አገሩ ሰላም ቢሆን እንኳ ቀብረኸኝ ብትሄድ መልካም ነበር። ግን ጎንደር ግፉ አላለቀም። ሽማግሌ አባት ባልቴት እናት ለጎበዝ ልጃቸው ሲያለቅሱበት ነው የሚውሉት። እኔም ስትል ከዚሁ ሙተህ ተነምባዬ መቃብር ተምወርድ በሩቁ እያሰብሁህ ስጨነቅ በሞት ይሻለኛል አሉ ወይዘሮ አትጠገብ። ልጅ ካሳ ካለ የወንድነት ባህሪው ሁሉ ልቡ ሐዘን አይችልም ነበር። የዚያ ወንድ ልብ በርኅራኄ ሲወጋ ከሴት ይበልጥ እንባው ይፈሳል። ጉብዝናና ርኅራኄ ከዘዴና ከትክክለኛ አስተያየት ጋር እንደሚበቅሉ የካሳ ተፈጥሮ ዋና መረጃ ነበር። ስለዚህ ነገ ወይም ከነገ ወዲያ እናቱን በሕይወት እንደሞት መልሶ በማያቸው ሁኔታ ትቷቸው የሚሄድ መሆኑ ትዝ አለውና እንባው እንቅ እንቅ አረገው። ሴት ይሁን ወንድ ይሁን ብርቱ ይሁን ሰነፍ አንድ ልጅ በጥጋቸው ቢኖር ወይም እህት ወንድም ከሚባሉ ቅርብ ዘመዶች አንድ በጥጋቸው ቢያይ ይህን ያህል ባልተጨነቀ ነበር። አሁን ለወይዘሮ አትጠገብ በቤታቸውም በጥጋቸውም ያለቻቸው ዘመድ ደጉን፣ ክፉውን፣ አብራቸው ያለፈችውና ከእርሳቸው በእርጅና ጥቂት ሻል የምትለው ደንቦቤ ብቻ ናት። ወይዘሮ ስትጠገብ እንደ ከብት ይነዱ ከነበሩት የቤት ሰዎቻቸው ግማሹን ፈንጋይ ግማሹን ሞት ሲፈጃቸው አንዳንዶቹም ጊዜ ሲሸሽ እያዩ ራቅ ወዳለ ቦታ በዘሎ ገብነት ሲገቡ ደንቦቤ ብቻ ከሁሉም ተርፋ ከሳቸው ጋር በማርጀት በዚህ ጊዜ ገረድም ጓደኛም አገልጋይም ሁና ትረዳቸው ነበር። ወይዘሮ ስትጠገብ ቁጭ ብለው ሲተክዙ ይቆዩና ከትዝታቸው መካከል አንድ ነገር ሲረሳቸው ደንቦቤ ተፈንጃ ተጠፋነ በኋላ ታንቺ ጋር መልሰን የተገናኘ ነው ምን ጊዜ ነበር? ፈረጃን ያፈኑትን ፍራዝ ካለን አይደለም እያሉ ሲጠይቋት ፈረጃ አዎ እንፍራዝ መስሎኛል። አየሜቴ ነገር ጊዜ ምን ታውቋል ብሎ ነው ትላለች ደንቦቤ። በዚህ ሁኔታ ወይዘሮ አትጠገብና ደንቦቤ ጓደኛም እመቤትና አገልጋይም ሆነው ሲኖሩ ደንቦቤ አንድ ቀን ቆጣ ብላ ስታጉተመትም መልስ ሳይሰጡ ለብቻቸው መጣብሽ እያሉ ጭጭ በማለት ተቻችለው ይኖሩ ነበር። ልጅ ካሳ የደንቦቤ ዝምድና ለእናቱ እንደሚበቃ ለማመን ቢሞክርም ከሁለቱ ማን ቀድሞ እንደሚሞት ስለማያውቅ የእናቱ ነገር አንድ ታላቅ ሳንክ ሆነበት። ወይዘሮ አትጠገብ የልጃቸውን በጎንደር መቆየት የማይፈልጉ ከመሆናቸው በላይ እሱም ለመሄድ እየፈለገ ምን ያህል እንደተጨነቀ ሲያዩ የኔ ዓለም ግድ የለህም አትጨነቅ፣ ሂድ፣ ግድ የለም ቀባሪ በፈጣሪ ይባላል። እሱ ባለቤቱ መድኃኔ ዓለም አለ። እንደናፈከኝ ዓይንህን ሳላይ እንኳን አልሞትኩ አሉ ወይዘሮ አትጠገብ። በእነዚያ እርጅናና እንባ ባደከማቸው ዓይኖቻቸው እንባ እንደሞላ በዚህ ሁኔታ ሲወያዩ ሰንብተው ልጅ ካሳ ደንቦቤ በስንት ጣጣ እየተጨነቀች ስትሰራው ከሰነበተችው ዳቦ ቆሎ ሁለት ሶስት ጭብጥ ብቻ በድጉ መሃል ለውሃ መጠጫ ያህል ቋጠረና የቀረውን አያስፈልገኝም ብሎ ጎንደርን በሌሊት ወጥቶ ለማደር በምሽት ተነሳ። ለመሄድ ሲነሳ የእናቱ ፍቅርና ዓላማው በልቡ እኔ በልጥ እኔ በልጥ እያሉ ሲዋጉበት እናቱን በመክዳት ሳይሆን ዓላማውን የሚከተልባቸው ምክንያቶች ስለበለጡ እናቱን ሙተው ቢያገኛቸውም ሊበልጥ በማይችል ሁኔታ እንባ እያጎረፈ ወይዘሮ አትጠገብና ደንቦቤም ዓይናቸው በጉም የተሸፈነ እስኪመስላቸው ድረስ እያለቀሱ ጎፍናናው ካሳ አዲስ ዘፈንና አዲስ ትዕቢት የተጀመረበትን የጎንደር ከተማ ማንነቱ ሳይታወቅ እንደገባበት ማንነቱ ሳይታወቅ በምሽት ትቶት ወጣ። ምዕራፍ 21 ሽፍታ ቋራ ዓለም ተተፈጠረ ዘመን ተተቆጠረ ጀምሮ ይህን ያህል ጥፋት ደረሰባት ተብሎ አይታወቅም አሉ በዛፍ ስር ተቀምጠው ከሚወያዩ ሽማግሎች አንዱ ምን ይደረግ፣ ሁሉም የሚደርሰው ጊዜ ሲያመጣው ነው። እግዚአብሔር ቢያዝብን እንጂ ከዚህ አሽከር የሚበልጡ ብዙ ሰዎች ሲሸፍቱበት ኑረው የት አባቶች ስንት ጊዜ እያስቸገሩ አልኖሩም ነበር አሉ ሁለተኛው ሽማግሌ። እኛ እኮ ነን አጥፊዎች። ምንስ ወንድማችን ቢሆን ቋራ ከሚጠፋ ይህን ብንሰጥ ምን ነበር አሉ ሶስተኛው ሽማግሌ። አይ ይህስ ሞት ነው። ምንስ ቢሆን በአባቱ ሀገር የቺሃል ዋስ ጥራ ሲባል ቢሸፍት አሳልፈን እንሰጣለን። የጠፋው ይጥፋ እንጂ ይህን ማድረግስ አይገባንም አሉ አንደኛው ሽማግሌ። ብንልስ እሱ መችሽ ይላል። አሁንማ አስራ ሁለቱ ሐዋርያት ከሚላቸው አሽከሮቹ ጋር ሆኖ ታች በረሃ ወደ ሻንቀላው ወርዶ በጣም ደርጅቷል አሉ አሉ ሶስተኛው ሽማግሌ። እነዚህ ሽማግሎች የሚወያዩት በቅርቡ የራስ አሊና የእቴጌ መነን ጦር ቋራን በጣም በዝብዞት ስለመሄዱ ነበር። ራስ አሊና እናታቸው እቴጌ መነን ከሚታወቁባቸው ዋና ዋና ባህሪዎች አንዱ በአንድ ቀበሌ አንድ የሚፈራ ሽፍታ አለ የተባለ እንደሆን በዚያ አካባቢ ያለውን ህዝብ በጭካኔ ማጥፋትና መዝረፍ ነው። ራስ አሊ ሚስታቸው የነበሩትን ሴት የደጃች ጎሹ ልጅ ብሩ ጎሹ ከወሰደባቸው ጊዜ ጀምሮ ጎባናቸውን ላያገኙ በጎጃም ህዝብ ላይ ሲፈጽሙት የኖሩት የወረራ ሥራ እጅግ የሚያሳዝን ነበር። ከዚህም በቀር በሰሜን፣ በደንቢያ ራሳቸው እየዘመቱ የሚያደርሱት ጥፋት ምንም እንኳ በተደጋገመ ድል አድራጊነታቸው ሊያስመሰግናቸው ቢገባ ለስሙ የበላይ መስፍን እንደመሆናቸው መጠን በአስተዳዳሪነት መንፈስ ትዕግስት ባለማሳየታቸው ሊያስወቅሳቸው ቻለ። በተለይም ብዙ ጊዜ የሚያጠቁት ጠላቶቻቸውን በቀጥታ ሳይሆን ጠላቶቻቸው ይገኙበታል በሚባለው አካባቢ የሚኖረውን ህዝብ ስለሆነ ከመወቀስ የሚያድናቸው ምክንያት አላገኙም። የቋራን ህዝብም በተለመደ ጭካኔያቸው በሙሉ እንዲዘረፍና እንዲመታዘው አስደበደቡት። ነገር ግን ጭካኔ ለጊዜው የተበቃይነት ስሜትን ቢያረካም በጭካኔ በሚጠቁ ሰዎች ልብ የበቀል በቀል እንክርዳድን ዘርቶ ያልፋል። ከዚህም በቀር ተበዳዩን ክፍል ለጨካኙ አጥቂ ስሜት ታዛዥ ከማድረግ ይልቅ ተበዳይ በጨካኙ በዳይ ላይ የበቀል በቀሉን ለመፈጸም ዘዴና ጊዜ እንዲፈልግ ቆራጥና ጨካኝም እንዲሆን ያደርገዋል። ስለዚህ የቋራ ህዝብም በደረሰበት ጥቃት ተሸንፎ ለጥፋቱ ምክንያት ነው የተባለውን ሽፍታ በማደን ፋንታ ከሽፍታው ጋር ተባብሮ ሸፈተ። ታየሁ አልታየሁ እያለ ሲሰጋ ምግብ በሌት ካልሆነ በቀር ለማግኘት ባለመቻል በረሃብ ሲቆላ የዱር ፍሬ፣ የፋኖ ንብ፣ ማር፣ የአውሬ ስጋ ብቻ እየተመገበ ይሄ ሲጠፋም ከነጭራሹ ባዶ አሁን እያደረ ሲንገላታ የቆየው ሽፍታ እንደ ልቡ ከናሽከሮቹ በየቦታው እየተዘዋወረ ጠጁን ጮማውን ሳያጣ ለመሸፈትና ለመደርጀት አስቻለው። ልጅ ካሳ ከጎንደር ወደ ቋራ እንደወረደ በቴጌ ትእዛዝ ተሽረው ሹመታቸው በደጃች ቢተዋ ከተወሰደባቸው አጎቱ ከደጃች ገብሩ ጥግ ጥቂት እንደቆየ በወጣትነቱም በባላባትነቱም በዝናውም በሁኔታውም በተከታዮቹ ብዛትም በጣም ሊሰጉት የቻሉት ደጃች ቢተዋ አንድ ቀን ጧት ወደ አደባባያቸው አስጠሩና በተሰበሰበው ሕዝብና መኳንንት መካከል ወዳጄ ስም ማን ይባላል? አሉ። ካሳ እባላለሁ። ለመሆኑ ለጎጥህ ጭቃሹም ዋስ ጠርተሃል? አሉ ደጃች ቢተዋ በኩራት። ልጅ ካሳ ንዴት ብቻ ሳይሆን እፍረትም ተሰማው። በግንባሩ የንዴትና ከዚህ የተሰበሰበው ሁሉ ምን ይለኝ በሚል ስሜት የመነጨ ላብ ከንበል አለ። ይሁንና ያ ግስላ በደንቡ መሰረት ኩታውን አደግድጎ እንደቆመ ይህን ሲናገሩት የገነፈለበትን ቁጣ ዋጥ አድርጎ እሺ እስከ ነገ ፈልጌ አመጣለሁ አለ። ለዛሬ አጣሁ እንጂ አሉ። ከጎንደር ስልጣንን ብቻ ሳይሆን ከነተጌና ከነራስ አሊ የተካፈሉትን ኩራት ተጭነው የመጡት ደጃች ቢተዋ በአንድ ቀን የታገኛለሁ ጌታዬ አለ ልጅ ካሳ። ለመሆኑ የማን ልጅ ነህ? የልጅ ኃይሉ ወልደ ጊዮርጊስ። የሟቹ? አዎ። ዛዲያ የቋራ ባላባት ሆነህ በገዛ ሀገር ዋስ ታጣለህ? አሉ ደጃች ቢተዋ በተጠራጣሪ አይን ካሳን ጎረጥ አድርገው እየተመለከቱ። አይ ባላባት በነበርንበት ጊዜማ የችሃል ዋስም አያስፈልገኝም ነበር። ግን ሰው ሁልጊዜ ጌታ ሆኖ ስለማይኖር አሁን ተራ ሰዎች ነን። ስለዚህ የሚዋሰኝን ፈልጌ መጥራት ይገባኛል አለ ካሳ። ደህና ነው ነገ ዋስ ፈልገህ በጭቃ ሹሙ ፊት እንድትጠራ ይሁን አሉ ደጃዝማች። ካሳም እጅ እየነሳ እሺ አለ። በዚያ ተሰብስቦ ይህን ንግግር የሰማ ቋረኛ ሁሉ ካሳ የወንዶች ወንድ በዚያ ቀን ከቤቱ ሳይወጣ ያድራል ብሎ አልተጠራጠረም። ካሳ ግን ብዙ ጊዜ እንደሚያደርገው ሐሳቡን ውጦ ዋሱንም ነገ ዛሬ እያለ ሳይጠራ ሰነበተና ራሱን ራሱ መክሮ በሰጠው ውሳኔ ለጊዜው ማንንም ሳይጋፋ በጫካ ሆኖ ኃይሉን ለማደርጀት ወደ ጫካው ገባ። ከዚያም ምንም እንኳ ከማንም ጋር ሳይዋጋ ቢቀመጥ ራስ አሊና እቴጌ መነን በሱ ምክንያት ቋራ እንዲወረር አዘው ህዝቡን እጅግ አስጎዱት። ልጅ ካሳ ግን ለጊዜው ወደ በረሃ ወርዶ ብዙ ችግርና ፈተና እየተቀበለ ቆይቶ ስለነበር የነራስ አሊ ሰራዊት በምንም ሁኔታ ሊያገኘው አልቻለም። በኋላ ጊዜ ግን አስራ ሁለቱ ታማኝ ተከታዮቹ ጋር ወደ ሻንቅሎች ምድር ወረደ። የሻንቅሎች ባላባት ከሆነው ኢድሪስ ከተባለ ሌላ ኃይለኛ ሸፍታ ጋር በመተባበር ከነጋዴው ከፍተኛ ቀረጥ ከሻንቅላው ህዝብ ግብር በመቀበል የሚበቃውን ያህል ብር፣ ወርቅ፣ ከብት፣ አገልጋይ ከማጠራቀሙ በላይ ነገብርዬን የመሰለ ጀግና ያለበትን መጠነኛ ግን እጅግ ምርጥ የሆነ ሰራዊቱን አደረጀ። ተቃራኒ የሆነ በፊቱ የሚገኘውን ማንኛውንም የሽፍታ ኃይልም እየደመሰሰ አካባቢው የሚገኘው ታላቅ ኃይል እሱ ብቻ ሆነ። ልጅ ካሳ ወደ ቋራ ወይና ደጋ ከመነሳቱ በፊት አንድ ቀን ጧት ወዳጁን ኢድሪስን ወደ ሰፈሩ አስጠራና ብዙ ጊዜ እንደሚያደርጉት በአረብኛ በማነጋገር ፋንታ አቶ ኢድሪስ እንደምን አደርክ አለ። ኢድሪስም እንደ መሳቅ እያለ አላህ ይመስገን ደህና ነኝ፣ አንቺ ደህና አደርሽ አለ። ልጅ ካሳ ትንሽ ፈገግ ሲል በዚያ ያሉት ሁሉ በሳቅ አወኩ። ተውት እንጂ አማርኛ ይልመድ አለ ልጅ ካሳ በቁም ነገር ኮስተር ብሎ። እኔ ታውቋል ሻንቅላ ነው አረብኛ ቁራን ኢ ሲል ልጅ ካሳ ነገሩ ገባውና ቁርአን የተማርክ ጊዜ አውቀሃል አለ። ቁርአን ተማሪ ጊዜ ታውቋል አለ ኢድሪስ። አሁንም ሁሉም በሳቅ አወኩ። በተለይ ገብርዬ በዓይኖቹ እንባው እስኪረግፍ ድረስ ተንጋሎ በሳቅ ተንፈራፈረ። ኢድሪስም ነገሩ እየገባው አብሮ ይስቅ ነበር። ኢድሪስ እንደዚህ ባለ ቀልድ የሚቆጣ ሰው አልነበረም። ኢድሪስ አረብኛ መጻፍና ማንበብ የሚችል በዘሮቹ መካከል የተፈራና የተከበረ እጅግ ደፋርና አነጣጥሮ በመተኮስ ጦርና ቀስት በመወርወር የታወቀ እንጨት የሚያህል ሻንቅላ ነበር። ቁመቱ ቆጥ ከማከሉ በላይ የቅልጥሞቹ ቀጠን ብለው ከልክ በላይ መርዘምና የራሱ ሞለል የፊቱ ቀለል ማለት ሲጨመር በእውነት ካለው ቁመት ላይ ሩብ ጨምሮለት ይታይ ነበር። የሰውነቱ አመጣጠን ልዩ ቅርጽ ሰጥቶታል። እግሮቹ በጣም ስለረዘሙ መቀመጫው የተተከለው ልክ ከብብቱ ስር ይመስላል። ዋና ቁመቱ ከእግሩ ላይ፣ ቀሪው ከአንገቱና ከራሱ ላይ ሲሆን የሽንጥና ወገቡ ርዝማኔ ከአንድ በጣም አጭር ከሆነ ሰው ሽንጥና ወገብ አይበልጥም። ስለዚህ ልጅ ካሳ ስለ ኢድሪስ ቁመት ሁልጊዜ ሲናገር እኔ ተዝናር መታጠቂያው ደርስ ይሆናል። ምናልባት እነ ገብርዬ ወደ ብብቱ ስር ለነገር ውስጥ ተዝናር መታጠቂያው ውስጥ ብብቱ ይህን ያህል ትርፍ ቁመት የለምና እያለ ይቀልድ ነበር። በኢድሪስ ጠባይ በጣም ጎልተው ከሚታዩት ነገሮች ዋኖቹ እውነት፣ ታማኝነትና ቅንነት ናቸው። እነሱንም በመጽሐፈ ቁርአን በማግኘቱ ብቻ የተከተላቸው ሳይሆን በእነዚህ ቅን ምግባሮች ከታወቁት ዘሮቹ የወረሳቸው ነበሩ። ልጅ ካሳ ነገሩን ወደ ቁም ነገር መለስ አድርጎ ኢድሪስን በአረብኛ ቋንቋ አነጋገረው። ንግግራቸውም የሚከተለው ነበር። ኢድሪስ አንተ ምንም በሃይማኖትህ እስላም ብትሆን ሀገርህ ኢትዮጵያ ናት። በሃይማኖት አታለው እነዚህ አረቦች ወደ ሀገራችን እንዳይገቡ ተጠባበቅ። እኔ አሁን ወደ አማራው ሀገር ወጥቼ ታላቅ ጦርነት ሊጀምር ነው። አንተ ተበራተህ በዚህ በኩል ሰው እጨምርልህና ጠረፉን እንድትጠብቅ አደርጋለሁ። ብቻ አረቦች በሃይማኖት አሞኝተው አገርህን እንዳያስከዱህ አለው። ወላሂ እኔ ከአረብ የምፈልገው ነቢይ መሐመድንና ቁርአንን ብቻ እንጂ ሌላ የለም። እኔም አረቦች ቀጣፊዎችና እኛን የማይወዱ መሆናቸውን አውቃለሁ አለ ኢድሪስ። እንግዲህ አደራ ኢድሪስ አለ ልጅ ካሳ። ኢድሪስም ካሳ እንዲያምነውና ኢትዮጵያዊነቱን ለማክበር የሚፈልግ መሆኑን ለመግለጽ ወደማይችለው የአማርኛ ቋንቋ ተመልሶ ካሳሙች ካሳሙች እኔ አበሻ ነው አለ። ልጅ ካሳ ፈገግ ካለ በኋላ ታዲያ አሁን ምን ምልተውልህ አለ። ኢድሪስ እንደገና በአረብኛ እኔ አሁን ምንም አያስፈልገኝም፣ በዚያ አንተ ካለህልኝ አጥቂ አይመጣብኝም፣ እንዳለፈው እያስገበርኩና እየቀረጥኩ ቆያለሁ። ይልቅስ አንተ ገና ብዙ ችግር ስላለብህ ተካፍዬ የወሰድኩትን ገንዘብና ዕቃ ሁሉ ላምጣልህ አለ ኢድሪስ። አይ ግድ የለም እሱስ አያስፈልገኝም፣ አሁን ቋራ በሙሉ ስለሚቀበለኝ አልቸገርም አለ ካሳ። ቢሆንም ኢድሪስ አጥብቆ በመለመኑ ልጅ ካሳ ከኢድሪስ ወገኖች በርከት ያሉ የቤት ሰዎችና ወርቅ በመጠኑ መቀበሉ አልቀረም። ልጅ ካሳ የክፉ ቀን ታማኝ ጓደኛውን ኢድሪስን በዚህ ሁኔታ ተሰናብቶ ወደ ወይና ደጋው ቋራ ጉዞ ሲጀምር በበቅሎ ሆኖ በጥጉ ወደሚከተለው ወደ ገብርዬ ዘወር አለና ገብርዬ የኛ ካህናትና ደብተሮች በየደብሩ በማይረባ ከንቱ ነገር ሲናጩ እነዚህ አረቦች የሚሰሩትን አየህ አይደል? እነዚህ ሰዎች ለኛ ይቀርቡንም ነበር። እስቲ ተመልከት። እንደዚህ እንደዚህ ያሉትን ሰዎች ክርስቲያን ብናደርግ ኑሮ እኛ በየዓመቱ ከቱርክና ከአረብ ጋር ከምንተራደድ ይህ መቼ ያሳልፈው ነበር? ቆይ እኔ የመይሳው ልጅ እግዚአብሔር ቀኙን ቢሰጠኝ ቄስና ደብተራን ስራ ሰዋን ባልሰጣት አለ ልጅ ካሳ። እውነት ነው ጌታዬ፣ እግዚአብሔር መንገድህን አቃንቶ ተረዳን። መቼም ብዙ የሚቃና ነገር አለ አለ ገብርዬ። ልጅ ካሳ በዚህ ሁኔታ ተደራጅቶ ወደ ዋናው ቋራ ሲወጣ እነራስ አሊ አጥቂነት ተበሳጭቶ የቆየው የቋራ ህዝብ ይህን ተስፋ ያለው ወጣት ጀግና በሰልፍ ተቀበለው። ደጃች ቢተዋም ከነሰራዊታቸው በጠፍ ጨረቃ ሾልከው በወፍ አድራሽ አመለጡ። ልጅ ካዛ ከዚህ በፊትም ሆነ ከዚያ በኋላ ሽፍታ እየተባለ ሲሰደብ መቆየቱ ባይቀርም ከዚህ ቀን በኋላ ተራ ሽፍታ ሆኖ ሊታይ አልቻለም። በተለይ በቋሮች ዘንድ ከማንም የበለጠ ታላቅ አስተዳዳሪ ሆኖ በመገኘቱ ለምን ነው ደጃዝማች ተብሎ የማይጠራው? ከነማን ለመሾም ነው የሚጠበቀው? እያሉ የሚናገሩት ሰዎች ብዙ ነበሩ። ልጅ ካሳ ግን ገና ስንት ነገር በፊቱ እያለ በዚህ መጠነኛ እድል ረድቶ ራሱን ደጃዝማች ለማለት አልፈለገም። እነ እቴጌና እነ ራስ አሊም የሹማቸው በአንድ ሽፍታ ከግዛቱ መባረር ታላቅ ጥቃት ሆኖ ቢሰማቸውም በየቦታው ብዙ ችግር ስለነበረባቸው ለጊዜው ከአፍለኛው ሽፍታ ጋር መዋጋቱ ብዙ እንደሚጎዳቸው አልዘነጉትም ነበር።
ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ንፋስ እኔ መዩ ቱርክ ባይ የምሸሽ
ምዕራፍ 22 እንደገና ጎንደር እቴጌ መነን የልጅ ካሳ በግል ግዛታቸው ውስጥ ባለው ክፍለ አገር በቋራ መኖር ብርቱ የሆነ አሳሳቢ ጉዳይ እየሆነባቸው ሄደ። ከሁሉም ይበልጥ በሽፍትነት ዘመንህ ለፈጸምካቸው ከፍተኛ ጥፋቶች ሁሉ ምሕረት ስለተደረገልህ ወደ ጎንደር መጥተህ ስለ ታማኝነትህ ምለህ ተመለስና በሰላም ተቀመጥ የሚል መልእክት ተልኮ ካሳ ምሕረቱንም አልፈልግ የምምልበት ምክንያትም የለኝ ከፈለጋችሁ የቋራ ቋራ እኔን መቻል አላቃተውም ብሎ በመመለሱ እቴጌ በጣም ሰግተው ነበር። በዚህ ሁኔታ ተመካክረው የልጃቸውን የራስ አሊን ልጅ ወይዘሮ ተዋበችን እድል ፊቷን ለመለሰችለት ለዚህ ጀግና ለመዳርና በዚህ መንገድ ሰላም ለመፍጠር በፈለጉ ጊዜ ራስ አሊን ከደብረ ታቦር አስጠሩ። እቴጌ ምነን በጎንደር ቤተ መንግስታቸው ከባለቤታቸው ከአፄ ዮሐንስ ከልጃቸው ከራስ አሊና ከመኳንንቱ ጋር ስብሰባ አደረጉ። እቴጌ መነን በጨካኝነትና በኃይለኝነት በቆራጥነት የታወቁ ሴት ቢሆኑም የካሳ ስም ሲነሳባቸው የመደንገጥና የመፍራት መልክ ይታይባቸው ነበር። በዚህ ምክንያት በስብሰባው ላይ እንዳሉ የሚያሳዩት ስሜት ሁሉ ስጋት የሞላበት ነበር። ይቆለኛውን በዴኮ ግራ አጋባን አሉ እቴጌ በባለቤታቸው ቀኝ በተጌጠው ወንበር ላይ እንደተቀመጡ። አይ ባይታሰብበት እንጂ የእሱ አቅም ደግሞ ይህን ያህል አሳሳቢ ሆኖ ሊያስጨንቀን ነው አሉ ራስ አሊ በንቀት። እንዲያው ነው ችግሩ አለ ደጃች ወንዲራድ ከተቀመጠበት ተነስቶ። አረ ጊዜ ማበላሸት ነው አሉ ደጃች ብሩ አሊጋዝ ንግግሩን እየተነሱ በመቀጠል አይ መቼስ ሰው አይደል ነፍስ ታለ መንቀሳቀስ አይቀርም ተብሏል አሉ ቀኛዝማች ተሰማ። የእናንተ ነገር ያልተነካ ግልግል ያውቃል የሚባለው ቢጤ ነው አሉ ካሳ ከቋራ ያባረራቸው ደጃች ቢተዋ። ዛሬ አንተ ፈርጥጠህ ግዛትህን ለቀህለት የመጣህ እንደሆን እኛም እንዳንተ እንድንፈራው ነው አሉ ራስ አሊ ደጃች ቢተዋን በመገሰጽ። እንዲህ እኮ አይደለም ጌታዬ አሉ ደጃች ቢተዋ። ታዲያ ምንድን ነው የምትለው አሉ ራስ አሊ። ጌታዬ ካሳ ደግ ልጅ ነው። ሰውን ጠላቴ ነው ብሎ ያለ ስሙ ስም ቢሰጡት ትርፉ ራስን ማሞኘት ነው። መሸፈቱም ሆነ እኔን ተዚያ ማባረሩ በትክክል የፈጸመው ተገቢ ስራ ነው ብለው ደጃዝማች ቢተዋ ንግግራቸውን ሊቀጥሉ ያን ያህል ጊዜ ሲሉ ራስ አሊ በቁጣ አቋረጧቸው። ቁጭ በል ፈርጣጭ! አሁን የእሱን ፍርሃት ትክክለኛ ነገር አስመስሎ ሊያሳየን ነው የሚቃዠው አሉ ራስ አሊ። ደጃች ቢተዋም እንደ መቀየም ብለው ጌታዬ ምክር ተካፋይ ሆኜ ተተገኘው ገና ስድብ ይደርስብኛል ብዬ የታየኝንና የማቀውን የማልናገርበት ምክንያት የለም። የኔ ድል ሆኖ መባረር ለዛሬው ብርቅ ሆኖ በየጊዜው መሰደቢያዬ ቢሆንም ምናልባት ነገ የኔ ጽዋ ለብዙ ሲደርሰው በካሳ ፊት መቆም አቅቶት የሚፈረጥጠው ቢተዋ ብቻ መሆኑ ቀርቶ ሁሉም ይሆንና የመከረኛው ቢተዋ ድል መሆን ጨርሶ ሊረሳ ባይረሳም ተራና ልማዳዊ ነገር ሆኖ ሊታይ ይችል ይሆናል። እሱ ሊያባረረኝ ተቻለበት ጊዜ በፊት ስንቱን እንዳባረርሁት ጌታዬም ሲያውቁት ዛሬ ቢክዱት አያስገርመኝም። ካሳ እንደሆነ በእኔ አልጀመረም። ስንት የግብፅና የቱርክ የጦር አዝማች ያረደ ሰው ነው። ከእርሱ ፊት ፈርጥጦ ማምለጥ እንኳ እንደ ድል የሚቆጠር እድል ነው። የእሱ ጉዳይ ባጭሩ መንገድ ካልተገኘለት ይህ አስፈርጣጭነቱ በእኔ ላይ አልተጀመረም፣ በእኔ እንደማይቆምም አምናለሁ አሉ። ኧረ ይህን ቅዠታ ማስቀምጡልኝ ካሳ እኛን እንደሚያባርር ነው የምታምነው? አሉ ራስ አሊ። እኔ እርሶን አላልኩም አሉ ደጃች ቢተዋ ለመቀመጥ ጎንበስ እያሉ። እንዴ ተወው እንጂ የጀመረውን ይጨርስ። ይህ እውነትን ለመስማት ጆሮአችንን አውቀን መድፈን እኮ ነው ብዙ ጊዜ የሚያሞኘን። ተነስ ጨርስ ደጃዝማች አሉ እቴጌ። ደጃዝማች ቢተዋም ተነሱና እመቤቴ ንግሥት ወይ ካሳን ያሸፈትነው ራሳችን ነን። ያን ያህል ጊዜ ጎጃም በጌምድር ሲዞር ኑሮ ወደ አባቱ ሀገር ሲገባ ይኸው አሁን በሚቆጡኝ ጌታ የትእዛዝ አድራሻው እንደማይታወቅ መጻተኛ ሌባ የችካል ዋስ ጥራ አልኩት። ሌላም ብዙ ክብሩን የሚነካ ነገር ሰራሁበት። ሸፍቶ ወደ በረሃ ወረደ። ከዚያም እኔም ሳይተናኮል ነጋዴ እየቀረጠ ሻንቅላውን እያስገበረ ተቀምጦ ሳል ታድኖ እንዲያዝ የሚል ትእዛዝ መጣልኝ። እሱም ተድሮ መከፋቱ በላይ በገዛ አባቱ ቦታ ሹመቱ ቢቀርበት እንኳ ተደብቆ ለመኖር ባለመቻሉ ተበሳጭቶ ባላሰብኩበት ሰዓት ብርቱ አደጋ ጥሎ አባረረኝ። አሁንም እኔን ተመስደብ ችግሩ የሚያጥርበትን መንገድ መፈለጉ ይሻል ይመስለኛል አሉ ደጃች ቢተዋ። እኔስ ጉቦ ሰጥቶሃል መሰለኝ አሉ ራስ አሊ። ጉቦውማ ጉቦ ይላል ጀግናው ቢተዋ ስባል ኑሬ በስተርጅና ፈርጣጩ ቢተዋ የሚባል ስም ሰጥቶኛል። ከዚህ የበለጠ ጉቦ የታለ? አሉ ደጃች ቢተዋ። ዛዲያ ምን ይፈጠርለት ነው የምትለው? አሉ ራስ አሊ። ቋራ ይሰጠው ነው የምል አሉ ደጃች ቢተዋ። በጌምድርና ጎጃምስ? አሉ ራስ በማፌዝ እኔ እውነቴን ነው ጌታዬ፣ እውነትክን ነው አንድ ተራ ሌባን ይዞ መቅጣት አቅቶን ቋራን ያህል አገር ግዛ ብለን እንሰጣለን። ጌታዬ ካሳን ባያዩትና ባያውቁት እንጂ እንዲህ ያለ ቃል የሚሰነዘርበት ሰው አይደለም። ዮሐንስ ይሙት፣ መነን ትሙት፣ አልይ ይሙት፣ ካሳ በዚህ ካለነው ደጃዝማቾች ሁሉ በጀግንነትም በእውቀትም በአስተያየትም እጅግ የላቀ ሰው ነው አሉ ደጃዝማች ቢተዋ ጋል ብለው። ደጃች ቢተዋ በእድሜያቸው የገፉና ብዙ ነገር ያሳለፉ ሰው ነበሩ። የነጉግሳ ቤተሰብ ጦርነት ባደረገ ቁጥር አንድም ጊዜ ያልተለዩ በትግሬ፣ በጎጃም፣ በበጌምድር፣ በወሎ በተደረጉ ጦርነቶችና ግጭቶች ሁሉ ስማቸው የተመሰገነ ሰው ሲሆኑ በሌላውም በኩል የሰው ገንዘብ ባለመፈለግና በታማኝነት እጅግ የታወቁና የተወደዱ ሰው ነበሩ። እቴጌ መነንም ብዙ ነገር ይገኝበት ወደ ነበረው ወደ ቋራ እሳቸውን የላኩት በጦርነቱም ግብሩን በሚገባ በማግባቱም ይበልጥ ይጠቅሙኛል ብለው በማሰብ ነበር። ይሁን እንጂ የካሳ ነገር ያረጁበትን መልካም ስም ለውጦ ወደ መቃብር አብሮ የማይወርድ ኗሪ መጥፎ ስም ሰጣቸው። ቢሆንም ደጃች ቢተዋ የካሳን ትልቅ ሰውነትና እውነተኛውን ነገር በዚህ ምክንያት ሊክዱ አልፈለጉም። ቢሆንም በዚህ ስብሰባ ላይ በዙፋኑ ላይ ለወጉ ብቻ እንደተቀመጡ ሁሉ በስብሰባውም ለወጉ የተቀመጡት አጼ ዮሐንስ ሶስተኛ ዝም ብለው ሲያዩዋቸውና እቴጌ ብቻ ሲደግፏቸው በዚያ ካሉት ውስጥ የደጃች ቢተዋን ሐሳብ ያልተቃወመ አልነበረም። ደጃዝማች የሚናገሩት እኮ ካሳ እኔን ታሸነፈ ማንም አያሸንፈውም የሚል ነው። ይህን የፍየል እረኛ ልጅ እስከዚህ ቁጥር ማግባትስ መች ይገባ ነበር? እናቱ በዚህ ኮሶስ ሸጥ እንዳልኖረች ሰው ሆኖ ስለሱ ይህን ያህል ምክር ማድረግስ ያስፈልገናል? አለ ጎረምሳው ደጃች ወንዲራድ። እናቱም ኮሶ ትሽጥ፣ አባቱም ፍየል ይጠብቅ እኔ አላውቅም። እናውቃለን የምትሉት እናንተ ወቁ። እኔም አውቀው ካሳ ወቢ የተፋው ጀግና መሆኑን ነው። እችላለሁ ያለ ደግሞ ሂዶ ይሞክረው። እኔ የተባረርኩት ምናልባት በማርጀቴ ይሆናል። እስቲ አንተ ገና ጎበዙ ደጃቸው እንዲራት ሂደህ ሞክረው አሉ ደጃች ቢተዋ። የት አባቱ ቁሞ ሲቆየኝ ያጅል ቆለኛ ቆላውን ይገባል እንጂ ቁሞ ይቆየኛል አለ ወንዲራድ። እረሱቴ ወይ ፍንክች እኔ ለወጉ ስጡት አልኩ እንጂ ቋራን እንደሆነ ድሮ ይዞታል። መያዝ ብቻ ሳይሆን መንገዶች አስወጥቶበት ህዝቡን አዲስ የሆነ የእርሻ ብልሃት አስተምሮት ሌላ ህዝብ አድርጎታል አሉ ደጃዝማች ወንዲራድ። እንደምትለው የፍየል እረኛ ልጅ ሳይሆን የባላባት ልጅ በመሆኑ ከዚህም በላይ ህዝቡን ብዙ ነገር እያስተማረውና በጣም ጥሩ በሆነ መንገድ እያስተዳደረው በመሄዱ ቢፈለግም ባይፈለግ የቋራ ገዥነቱ አልቀረ አሉ ደጃች ቢተዋ። ዛዲያ በምን መንገድ እንሞክረው ነው የምትል? አሉ እቴጌ። በሰላማዊ መንገድ ከአሁን በፊት ከተላከው በሚሻል ሁኔታ ምህረት የተደረገለት መሆኑ ተገልጾለት የሚያስተማምነው ነገር እንዲኖር ከጎንደር ደብሮች በአንዱ ስም ካህን ተልኮለት እንዲሁ ይገባና የንግሥት እመቤት ታማኝ ሆኖ ጌታዬን ራስ አሊን እንዲረዳ ማድረግ ይበልጥ ይጠቅማል አሉ ደጃች ቢተዋ። እውነቱን ነው፣ ምህረት ይደረግለትና ይሞከር አሉ እቴጌ። ይሁን ታሉ መቼስ ይሁና አሉ ራስ አሊ። ነገሩ የሚከፋ አይደለም አሉ ዮሐንስ ሶስተኛ በማያገባው ጉዳይ ገብቶ እፍረት እንደተሰማው ሰው እየተሽኮረመሙ። የግቢ ወጥመድ ልጅ ካሳ ወደ ጎንደር ለመሄድ ሳይፈቅድ ቆይቶ ለሕይወቱም ሆነ ለነጻነቱ የሚበቃ የመሰለውን ዋስትና ካገኘ በኋላ ያሉትን ታማኝ ወታደሮች በነገብርዬ ስር ሆነው ለጊዜው ሰላማዊ ስራቸውን እየተከታተሉ እንዲቆዩ ምናልባት እነቴጌ ቃላቸውን አፍርሰው ቢያስሩት ግን የሽፍትነት ተግባራቸውን እንዲቀጥሉ ነግሮ ከታመኑ ጥቂት ወታደሮች ጋር ወደ ጎንደር ሄደ። ጎንደር እንደደረሰ እጁን እንደሰጠ ወንበዴ ባይሆንም እንደ አንድ መኮንን ሳይሆን እንዳንድ ተራ ሰው የሚያሳየው አቀባበል ተደረገለት። ይሁን እንጂ ልጅ ካሳ እንዲህ ባለው አቀባበል ሊደነቅም ይሁን ሊበሳጭ አልቻለም። ከሰው የተለየ ጀግንነትና ብልህነት ጎልተው የሚታዩበት ሰው እንደመሆኑ መጠን በንቀት ሳይሆን በምቀኝነትና በፍርሃት እሱን ዝቅ አድርገው ለማሳየት የሚፈልጉና የሚሞክሩ ጠላቶቹ ከራሱ ጠጉር እንደሚበዙ በወንድሙ በደጃፍ ክንፉ ቤት በራስ ጎሹ ቤት ሲቆይና ቋራ ውስጥ ሽፍትነት በጀመረበት ጊዜ ሁሉ ያየውና አረጋግጦ ያወቀው ጉዳይ ነው። ስለዚህ ካሳን ዝቅ አድርጌ አሳይቼ በራሱ ላይ ያለውን ከፍተኛ እምነት አሳጣዋለሁ ማለት ድንጋይን እንጨት እንጨትን ድንጋይ ብሎ እንዲያምን አደርገዋለሁ ከማለት የሚቆጠር ሙከራ ነበር። ቢሆንም አንዳንድ ጊዜ በዚህ ነገር መበሳጨቱ አልቀረም ነበር። እነ እቴጌና እነ ራስ አሊ በሚሰሩበት ግፍ ግን ከሚበሳጭበት የማይበሳጭበት ጊዜ ይበዛ ነበር። እነ እቴጌ ለካሳም ይሁን ለሌሎች ሰዎች ጉዳዩን በንቀት የያዙት መስለው ለመታየት ቢፈልጉም ለሚሰሩት ጠቅላላ ስራ ደግሞ ካሳን ምን ያህል እንደሚያከብሩት ከመግለጽ ሊቆጠቡ አልቻሉም። ለዚህም ያን ጊዜ ገና ለግላጋ ቆንጆ የነበረችውን የራስ አሊን ልጅ ከካሳ በስተቀር ለማንም ለመስጠት አለመፈለጋቸው ዋና ከፍተኛ ምስክር ነው። ካሳ በጎንደር እንዲቆይ ሆኖ ወጣቷን ወይዘሮ ተዋበችን እንዲያገባ ተደረገ። ልጅ ካሳ ወይዘሮ ተዋበችን ባገባ ጊዜ ተዋበችን እናገባለን ብለው በፍጹም ተስፋና ጉጉት ሲጠብቁ የቆዩት እነ ደጃች ወንዲራድና ሌሎችም ወጣቶች የሆኑ መኳንንት ያን ካሳ በመላው የሕይወት ዘመኑ የተሰቃየበትን የስም አጥፊነት ሴራ በእነ እቴጌ ቤተሰብና እንዲሁም በመላው የጎንደር ከተማና በሰፊው የራስ አሊና የእቴጌ ግዛት አሰራጩት። የወይዘሮ አትጠገብ ኮሶ ሻጭነት፣ የልጅ ኃይሉ ቆለኝነትና ተራ ድህነት፣ የካሳ የሌባ ሽፍትነት በልዩ ልዩ የወሬ ቅመም እያጣፈጡ ከተነዙባቸው ጊዜዎች አንዱ ይህ ጊዜ ነበር። እነ ወንድራድ እያዘጋጁ ራሳቸው እንኳ እስከዚህም ባይሆኑ የስድብ ቅጥም እያስገጠሙ በየሰርጉ ቤት እንዲዘፈንባቸው፣ በያጨዳው ወንፈል አያሆሆ እንዲባልባቸው እረኞች በየሜዳው አህያ መጣች ተጭና አዎ እያሉ እንዲያፌዙባቸው በየዝክሩ በየማህበሩ በየቀብሩ በጠቅላላው ሕዝብ በሚሰበሰብበት ቦታ ሁሉ እንዲተረትባቸው በየአቅጣጫው ያሰራጯቸው ነበር። ካሳ በጎንደሮች አፍ ሊወጣ በማይችልበት ሁኔታ ጉድጉድ ብሎ ገባ። ያ ብልህ፣ ያ የወንዶች ወንድ፣ ያ ቀን ጀግና ምንም ምክንያት ሳይኖረው ለቀልድና ለፌዝ ሲባል ወይዘሮ ተዋበች እንደ ተዳራችለት አንድ የለማኝ ልጅ ሆኖ የሚታያቸው የዋሆች ጥቂቶች አልነበሩም። እንደ እቴጌና እነ ራስ አሊም የካሳ መንፈስ በዚህ የሚሞትና በሰዎች ዘንድ ያለው ተፈሪነትና ተከባሪነት በዚህ የሚሰረስ መስሏቸው በነገሩ መደሰታቸው ግልጽ ነበር። ይህ ነገር ከካሳ ይበልጥ ያበሳጫት ያስቆጫት የነበረችው ወጣቷ ወይዘሮ ተዋበች አሊ ነበረች። ተዋበች አሊ እድሏ እገሌ የሚባል ጓደኛ አለው ከማይባል ጀግና እጅ እንደ ጣላት እያወቀች የመጨረሻው ክብር ከሚሰማት በቀር ምቀኝነትና ፍርሃት በሚያጎርፈው ወሬና ትችት በካሳ ላይ ያላት ግምት ዝቅ ሊል ቀርቶ በየቀኑ ከመጨመር አላቋረጠም። ይሁን እንጂ የእሷ በካሳ ከልክ በላይ ማመን የእነዚያን ምቀኞችና ባለጌዎች ሴራ ሊያቆመው አልቻለም። አንድ ጊዜ ከዚህ የሚከተለው ግጥም ጎንደር ከተማ ውስጥ በአንድ ሰርግ ቤት ተዘፈነበት። ከመኳንንቱ ውስጥ ባይኖራት ጓደኛ ተዋበች ተዳረች ለፍየል እረኛ በእናቱ ኮሶ ሻጭ በአባቱ ቆለኛ ድሮ በአገራችን የሚሰጥ ለድሃ ልብስ ገንዘብ ነበረ እህልና ውሃ የእኛ ንግሥት ግን ደጊቱ ደጊቱ ዛሬ ይፍረሳሉ የጎንደር ስርዓቱ ለኮሶ ሻጯ ልጅ ልጅ ሲመጸውቱ እስቲ ካሳም ጉድ ይሉኝ በሞቴ ሚስቴ ሌላ ሲሆን ወይስ እመቤቴ አይኔም ማያስተውል ጆሮዬም ማይሰማ ይሄ ጉድ ሲሰራ በፋሲል ከተማ። ይህ ግጥም በአንድ ሰርግ ቤት ሲዘፈን ቢሰማም ግጥሙን በአንድ የጎንደር ደብተራ አስገጥሞ እንዲሰራጭና እንዲዘፈንበት ያደረገው ደጃች ወንዲራድ መሆኑ በኋላ ተረጋግጧል። ደጃች ወንዲራድ ካሳን ለማየት ቀርቶ ስሙ እንኳ ሲጠራ ለመስማት አይፈልግም ነበር። በሱ ላይ ብሶት አየ ማለት ነው እንጂ ከራስ አሊም ሆነ ከቴጌ መኳንንት የካሳ በዚያ መኖር ከብዶ የማይታያቸው አልነበሩም። ሁሉም በሱ መኖር የነሱ አለመኖር የሚፈጠር መስሎ ይሰማቸው ነበር። የካሳ ጠንካራ አካል፣ የካሳ ብሩህ አእምሮ የካሳ ልዩ ድፍረት የእነዚህን ሁሉ ሰዎች መኖርና መታወቅ ጨርሶ የሚውጥ ሆኖ ይሰማቸው ነበር። ካሳ ይህን ሁሉ የተፈጥሮ ስጦታውን ከነሱ አብልጦ በትክክል ቢያውቀውም ገና ለብዙ ጉዳይ እንደሚያውለው ቢያምንም በነራስ አሊ ግቢና በነቴጌ መነን ቤተ መንግስት በመንጠራራት ሊያባክነውና ሊመካበት ምክንያት ያለው ነገር ሆኖ አላገኘውም። ከዚህም በቀር እነዚያን ሰዎች ምንም ሳይበድላቸውና ሳይነካቸው በምቀኝነት እየተነሱ ያለ ምህረት ስሙን ሲያጠፉትና ሲተናኮሉት ቢያይም በጊዜ አጋጣሚነት ብቻ ካልሆነ በስተቀር በምንም ሁኔታ ጓደኞቹ አለመሆናቸውን ስለሚያውቅ እነሱ የሚያደርጉትን ሁሉ ሁል ጊዜ አይከታተለውም ነበር። የደጃች ወንዲራት ነገር ግን አጥብቆ ስለሚበዛ እንደ ማንኛውም ነገር በንቀት ለማለፍ እየበዛበት ሄደ። በየጊዜው አዳዲስ ወሬ እየፈጠረ ስሙን ከሚያጠፋበት በላይ በየቀኑ ባሽሙር እየነካ ሊያበሳጨው ይሞክር ነበር።
መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔም እዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋራ እኔም እዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔም እዩ ቱርክ ባይ የምሸሽ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።